hello ሰላም ጤና
hello hello ሰላም ጤና
እሺ እ ያዘዝኩት ነበር ዛሬ እቃ እየመጣ ነው። ይመጣል ዛሬ?
ይሄ ዛሬ ከታዘዙ ነገ ነው ይመጣሉ።
አይ ትላንትና ነው ያዘዝኩት። ትላንት ወዲያ ነው። ትላንት ወዲያ ቅዳሜ ነው።
ቅዳሜ okay። የት ነበረ location ኑ?
ሀይሌ ጋርመንት
አዎ ወጥቶሎታል። ስልኩ ቁጥር ልስጦት
አዎ አዎ።
የ driver ምን- አዎ፣ አልደወለልኝም። እሺ እሺ ዜሮ ዘጠኝ ሀምሳ አንድ
ሀምሳ አንድ ሀምሳ አንድ እሺ ሰማንያ ዘጠኝ እሺ አርባ ስምንት ሰማንያ
ሀምሳ አንድ ሰማንያ ዘጠኝ አርባ ስምንት ሰማንያ አዎ ማቲያስ ይባላል። ጠይቁት የት እንደደረሰ።
እሺ እሺ እናመሰግናለን።